hello
አቤት።
ጤና ይስጥልኝ።
አቤት ስልኝ።
ምን ልታዘዝ? ቴሌቪዥን ነው
አቤት።
ቴሌቪዥን ነው ምን ልርዳው?
አዎ ሁለት ጥያቄና መልሱ ለመወዳደር ፈለግን።
እሺ ጥያቄና መልሱ ኮከብ ዘጠኝ ሰማንያ አምስት ነው ስላላልከው መጀመሪያ ይደውላሉ።
ኮከብ
ኮከብ ዘጠኝ ሰማንያ አምስት
እሺ፣
ከዛ ሰባት ቁጥር ይጫኑና አማርኛ ያርጉት።
እሺ፣
ሶስት ቁጥር ለመጫወት የሚል ይምረጡ።
እሺ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል እዛ ላይ።
እሺ። ከዛ ጥያቄና መልስ ሁለት ቁጥር ላይ ለመግዛት የሚል አለ። ትኬት ይገዛሉ።
እሺ፣
ከዛ ትኬት ይገዛሉ። አንድ ቁጥር ላይ ደግሞ ይመዘ
እ hello አይሰማም።
ይሰማኛል። ጥያቄና መልስ በኩል ነው የሚመልሱ
በሽ በቁጥር ነው መልሰው ጥያቄና መልስ
በ coin coin coin የሚል አለ። ለምን እዛ ላይ ሁለት ቁጥር ላይ
እሺ። ኮ- አ- coin የሚለው ላይ አዎ coin ይገዛሉ።
እሺ፣
ከዛ አንድ ቁጥር ላይ ደግሞ እ፣ ይመዘገቡና ትኬት ይገባሉ ሆታል።
እ፣ አንድ ቁጥር አዎ
እሺ፣
እሺ፣ መልካም ጊዜ
እሺ ሰማ